anche.
ሄሎ ሰላም ጤና ይስጥልኝ።
እንዴት ነህ? ሰላም ነው?
ሰ- ሰማ ላውን ኬር ወይም አዎ አትክልተኛ- ሰማን። አዎ ሰማን።
አትክልተኛ ኖት?
አዎ ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
እሺ We Plus Solution Provider የሚል application ኣችን ላይ አገልግሎት ለመስጠት ተመዝግበው ነበር እና እም፣ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ም።
ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልነግሮት ነው የደወልነው።
እሺ በጣም አመሰግናለሁ። እኔም ውለታ ከፋይ አድርገኝ። በጣም አመሰግናለሁ።
አሜን አሜን። We Plus Solution User የሚል መተግበሪያም አለን፣ ሌላ application።
ም።
እሱ application ላይ በመግባት የምትሰጣቸውን ም።
አገልግሎቶችን መመልከት ትችላለህ።
እሺ application ኑ ትልኩልኛላችሁ?
text ማድረግ እንችላለን። አዎ።
በቃ አዎ።
text አድርጉልኝ። በጣም አመሰግናለሁ። እሺ እሺ እሺ። መልካም ስራ ተመኝተንሎት እናመሰግናለን።
አሜን አሜን። እሺ